ሄሎ ሰላም ጤና ይስጥልኝ ቤት ቤት ሄሎ ઓલા લખો અકોન કઈને સોયાનું બાના
ኦሮምኛ ነው የምችለው?
ሶማለኛ ሶማሊኛ የሚችል የለም አባ። ኦሮምኛ ትችላለህ?
አማርኛ ትንሽ ትንሽ አለኝ ልዩ አካውንት ትፈልጋለህ እህ?
አዲስ አካውንት ትፈልጋለህ እሺ አሁን በምነግርህ ቁጥር ቴሌግራም ላይ ሀይ በለኝና እንትኑን ልክልሃለሁ step ኡን ልላክልህ።
እሺ አለኝ ቴሌብር አለኝ እሺ ልንገርህ ቁጥሩን ያዝ
የዚህ ቁጥር ነው
ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ሀያ ዜሮ ዘጠኝ ሶስት no አይደለም ዜሮ ዘጠኝ ዜሮ ሶስት የኔ ነው እየነገርኩህ ያለሁት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሀምሳ ሰባት ስድስት አርባ ሰባት እዝ- በዚህ ቁጥር ቴሌግራም ላይ hi በለኝና ልላክልህ step ኡን እሺ እሺ